ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ የምረዳው?
ትኬት check ለማድረግ ነበር ንገረኝ።
እሺ cash code ኡን ይዘዋል?
አስራ አራት እሺ
ሰላሳ አራት
ሰላሳ አራት
ሀያ ዘጠኝ ሀያ ዘጠኝ ሰማንያ አራት
hello ወይ ይሰማል።
ሶስት ሶስት ጨዋታ ነው የደቀብህ።
ማርያም ልውስጥ ነው ትኬት። አዎ እ እሺ ና እሺ እሺ thank you ና እሺ እሺ እናመሰግናለን። መልካም ቀን